በጌታችን ዘንድ መሄጃው በቅዱሳን በኩል ነው። ቀድሞ ወደሱ ከመሄድ ባለሟሎችን መማለድ ቀድሞ ወደሱ ከመሄድ ባለሟሎቹን መማለድ ጌታ በደብና አቅራቢ የሰውን ኃጢአት ታዛቢ ስዩ መጋቤር ኃያል ሊቀ መላእክት ሚካኤል ስዩ መጋቤር ኃያል ሊቀ መላእክት ሚካኤል ሲጠሩት ፈጥኖ የሚመጣ ሲቀየም ተሎ የሚቆጣ ታምረኛው ባለገል ብስራክ ቅዱስ ገብርኤል ታምረኛው ባለገል ብስራክ ቅዱስ ገብርኤል ፈጣሪ ስልጣን የሰጠህ የሰላም መልአክ አንተ ነህ። ሁሉንም ማድረግ አይሳነው ቅዱሱ ዑራኤል ገና ነው። ሁሉንም ማድረግ አይሳነው ቅዱሱ ዑራኤል ገና ነው። ድህነቴ ነው ያዘጋኝ ከወገን ዘመድ ያራቀኝ ምን ጎደለብኝ ምን ከፋኝ ቅዱስ ራጉኤል እያለኝ ምን ጎደለብኝ ምን ከፋኝ ቅዱስ ራጉኤል እያለኝ የቅዱሳኖች ያው ስም ሲወደድ ሲኖር ዘላለም ክብር ይመስገን ሩፋኤል ፋኑኤል ፋቅሁኤል ክብር ይመስገን ሩፋኤል ፋኑኤል ፋቅሁኤል ችግር ቢገጥም መከራ በንጹህ ልብ ተቃራ አለና ፈጥሮ የሚደርስ ሰማያቱ ጊዮርጊስ አለና ፈጥሮ የሚደርስ ሰማያቱ ጊዮርጊስ ታምሜ ልሞት ሳቃስት ስለተስዬ ለመንኩት ቅዱስ ዮሐንስ ሰምቶኝ በጸበሉ ፈወሰኝ ቅዱስ ዮሐንስ ሰምቶኝ በጸበሉ ፈወሰኝ። ገድሏን ዘክረ ተናገር የክርስቶስ ተምራ ታምር ጌታ ትንግርቱሙ እኔ ቸራት ክርስቶስ ታምራዊ ቅድስት ጌታ ትንግርቱሙ የቸራት ክርስቶስ ታምራዊ ቅድስት በፈጣሪ አምላክ ተማመኑ መምጣቱ አይቀርም ክፉ ቀን ለመከራቅም የሚበጅ ዋስጥብም ካህን አዘጋጅ ለመከራቅም የሚበጅ ዋስጥብም ካህን አዘጋጅ